Hello ሰላም ጤና ይስጥልን ቺፕ ቺፕ Hello Hello አቤት፣ ሰላም ነው።
ሰላም እግዚአብሔር ይመስገን።
እ፣ እ፣ አስቤዛ ማዘዝ ፈልጌ ነበር።
Okay ያው በእንትኑ ላይ ነው በ app ነው የሚታዘዘው ኦንላይን ነው
application ላይ እና እንዴት ነው ታዲያ የሚቻ- እንዴት ነው የሚታዘዘው?
አሎት ቺፕ ቺፕ የሚለውን አውርደዋል
ምን application ኑን አዎ application ኑን ያውርዱና እ፣ create group አድርገው በ group ሲሆን ይቀንሳል
እም፣ individual ም ማዘዝ ይችላሉ ግን individual ትንሽ ስለሚወደድ group እየሆኑ አምስት አምስት ሰው
አምስት ሰው አዎ፣ እህ፣ አምስት ሰው መሆን ነው ያለቦት አንድ ላይ እየሆኑ ማዘዝ ይችላሉ እም።
ያው ወይም እንትኑን ያውርዱና app ኡ መልሰው ይደውሉልን ወይም ላ- እንድንገናኝ app ኡን እንዴት ነው ማውረድ የምችለው?
እንትን Play Store ላይ አለ download ያደርጉት ቺፕ ቺፕ የሚል እሺ እሺ መልካም ቀን አመሰግናለሁ